Hello እንዴት ነሽ? ሰላም ነው?
አለን እግዚአብሔር ይመስገን። እንዴት ነህ?
ከየካ ክፍለ ከተማ ነው።
እ ከየካ ክፍለ ከተማ ነው።
እሺ
እናንተ ጋር cash register አስገብተናል የሚሉ ሰዎች ወደ አራት ወር አምስት ወር የሆናቸው አሉ።
እሺ፣ አንተ ከየት ነው የምትደውልልኝ?
ከዛ ነው ከዛ ሆኜ ነው የማናገራችሁ። customer ኣችንም እዛው አለ። እናንተ customer አራት ወር ደብዳቤ ጽፋችሁለት ወደ እኛ መጥቷል።
Okay፣ ከገቢዎች ነው ሞሪስ።
አንተ የምትደውልልኝ አሁን?
አዎ ገቢዎች ነው።
እሺ፣ በሌላ ስልክ ለአንዴ ላገናኘህ ኃላፊ።
እሺ፣ መገናኛ እሺ፣ ልደውልልህ። ይቅርታ ግን እሺ።
እሺ